hello እንዴት ነሽ? ሰላም ነው። እንትን ከዩኒቲ ፓርክ ነበረ ከማማስ ኪችን እሺ
ይሄ POS ኣችን እየሰራ አይደለም። እንትን no service እያለኝ ነው ማለት ነው።
እሺ ደንበኛችን stable connection አለዎት?
አይ የለውም።
እሺ ምናልባት network ኩ stable ካልሆነ ለ- ላይሰራልዎት ይችላል። ለዚህ network ኩን check ያድርጉ። ዋይፋይ መብራት አለመብራቱን check ያድርጉ። ካርድ ሲጠቀሙ የግድ ዋይፋይ መጥፋት አለበት።
data ው እንደበራ ነው።
data አዎ፣ data መብራት አለበት።
አዎ።
ዋይፋይ ግን ለ wallet ብቻ ነው የሚሰራው። ካርድ ሲጠቀሙ ዋይፋይ መጥፋት አለበት።
ዋይፋይ አዎ ጠፍቷል።
እሺ በተጨማሪ key download እያደረጉ ለዚህ transaction ሲጨናነቅ እ፣ ላይሰራልዎት ይችላል ወይ process እያለ ሊቆይቦት ይችላል። ለዚህ key download እያደረጉ ይጠቀሙት።
እሺ፣ እሺ።
እነዚህን እ፣ ሞክረው ካልሰሩልዎት restart እያደረጉ POS ኡን restart አድርገው ይጠቀሙ። እሺ መ- መልሼ እደውልልዎታለሁ እንደሰራ እንዳልሰራ check ለማድረግ ሌላ የሚጠይቁን ጥያቄ አለ?
አይ የለም በቃ እሺ፣ ደንበኛችን አመሰግናለን ስለደወሉ። መልካም ቀን ይሆንልዎት።
አምሽ ላንቺ